ደግሞ ተመልሶ ይግባልኝ እያለ እንትን እያለ ነው።
አሎ አሁን
ሄሎ ሄሎ፣ ምክንያት ሰላም ነኝ። አሁን ደውለህ ነበር ኦርደር ወጣብኝ ብለህ አ እንትን ነው። እሺ ኦን ታይም ሲስተካከል ነው። ከአንድ ሰዓት ምናምን በፊት ያለቀ ኦርደር ነው።
አንድ ሰዓት በፊት ያለ ቁርደን አዎ፣ ከአምሮኝ ቺክን ፒያሳ ወደ ራስ ደስታ ቅርታሽ እሺ። እና ሌላ ኦርደር የለም።
ከፒያሳ የሚነሳ ይጠይቅላል።
አ ከአእምሮኝ ኧረ የምሬን ነው። ቀዩ ስንት ሰዓት ከተቀመጥኩኝ ስልኬ ቻርጅ አለቀ። አ እጠብቅሻለሁ። እንደው እንደውኑ በቃ አስደስችኛል።
ይጠይቅላል።
እሺ እሺ